ጤና ይስጥልኝ ቤተሰቦች hello እዚህ አለም በቃ copy paste አድርጌ ምን ነበር
እንትን password
ረስተኸው ነው
ረስ ተሳስቶ በቃ incredial incredible projection ይባላል። ምንም አይቀበል አልገባ block ነው አዎ
እኮ እንደ አዲስ ድጋሚ ውጣና እንትን በለው forget password በለው እኮ እሱንም አይቀበልም።
ማለት ምን ነው አልቀበልም ያለ በቃ የሚሞላውን እሱ የሚልከውን ስሞላም incredible credit አለ
እኮ ይልቅ እንደ አዲስ ውጣና ድጋሚ እንደ አዲስ አስጀምረውና forget password በለው ቁጥር ክሙላና
እሺ ሌላ ነገር ሳትነካ ማለት ነው። ከዛ ከዛ ምን forget password ስትለው message ይመጣል አይደለ one time password አዎ እሱን ማለት ነው አስሞካክረው፣ copy paste አድርገው። አንተ አትጻፈው
እሺ ግን እንደ አዲስ ጀምረው ነው ቁጥርህን ጻፍ፣ forget password በለው። ከዛ copy paste አድርገው፣ እሺ ከዛ ሙሉ ይሰራል።